ሄሎ ሄሎ
አቤት
ጤና ይስጥልኝ።
አብሮ ይስጥል።
እንትን ፈልጌ ነበር፣ አንድ ሰው ህይወት ላይ መቅረብ ፈልጌ ነበር።
እሺ የአንድ ሰው ህይወት ላይ ታሪኮትን ለማጋራት ነው።
አዎ፣
እሺ ስሙትን ማን ልበል?
ለምለም ተበጀ፣
ማን አሉ?
ለምለም ተበጀ፣ መነን መን- መነን ለምለም ተበጀ።
ለምለም። okay አዎ ተበጀ።
ለምለም። እሺ እሺ ስልክ ቁጥሮትን ይንገሩን። ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ አርባ ሁለት እሺ
ስልሳ አራት ዘጠና ሶስት
የት በዚህ- አካባቢ አድራሻዎች?
ወልዲያ ክፍለ ሀገር ነው።
እሺ እሺ፣ እናመሰግናለን። እንደውልሎታለን። ቅድሚያ pre interview ስለሚኖር እሺ ደውለን እናናግሮታለን።
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም በዚህኛው ስልክም ማግኘት ትችያለሽ። ግን ያንኛው የባለቤቴ ነው፣ ይሄኛው የኔ ነው። በዚህ አሁን በደወልኩልሽ ስልክ እሺ፣ ይንገሩን። እሺ፣ እንደ ተጨማሪ ማለት
እህ ማውጣታች ማንቺ እሺ፣ እኔ አውጥቼ ልንገርሽ በእንትን ስለማላውቀው እሺ፣ ያዥ አራት ዜሮ ዘጠኝ ሰማንያ አራት
እሺ፣ ሰማንያ አራት አርባ ሶስት
እሺ፣
ዜሮ ሰባት ዜሮ ሰባት ዜሮ አራት
እሺ፣ እናመሰግናለን።
እሺ፣ አመሰግናለሁ።
ይንገሩን።